Hello ይስጥልኝ ምን ልርዳዎ?
አምቡላንስ ፈልጌ ነበረ ከምኒልክ ውዳሴ ወስዶልኝ ከውዳሴ ደግሞ ምኒልክ እንድት- እንድትወስዱልኝ ኤኮና ኢሲጂ
Okay ECG እና ኢሲጂ እና ኤኮ አዎ።
እሺ ደርሶ መልስ ነው ማለት ነው።
አዎ ኦክሲጅን ላይ ነው ያለ- ያሉት ስለዚህ እሺ።
ኢሲጂ እና ኤኮ ተነስተው ተመልሰው ምኒልክ እዚሁ ማለት ነው እሺ ውዳሴ ሄደው ማለት ነው።
ውዳሴ ሄደ።
Okay እሺ ስ- ስንት ነው cost ኡ?
ቆይ እሺ ሂሳብ ሰርቼ ላውራሽ።
አዎ Okay እሺ ተረሽ